Okay.
Hello.
ሀሎ አቤት ጤና ይስጥልኝ ድር ገበያ።
አብሮ ይስጥልን። የሆነ ዕቃ ለማዘዝ ነበር። በምንድን ነው የምንከፍለው?
እሺ ም- የተለያዩ የክፍያ አማራጮች አሉ። ስሙትም አልበል
አ፣ ሙላው ይባላል።
ሙላው
አዎ ከባህር ዳር ሙላው ማ
ሙላው ነው ከባህር ዳር።
እንየው። እሺ ከባህር ዳር ነው።
አዎ
እሺ ሙላው እ፣ ምን ለማዘዝ ፈልገው ነው? ማዘዝ የሚፈልጉትን መለያ ኮድ ይነግሩኛል?
መለያ ኮድ ሰጠን። እኛ ሸሚዝ መርጠን ልንልክ ፈልገን ነበር
እሺ ስለዚህ ታዲያ ስለሆነ ስለሆነ እና የምንከፍልበት ክፍያ በምንድን ነው የምንከፍል? በ mobile banking ነው? በቴሌ ብር ነው? በምንድን ነው?
በምንም ይቻላል። አሁን በቴሌ ብርም ስፖንሰራችን ስለሆነ ነው። በ mobile banking ም የተለያዩ account ኦች አሉ። የድርጅቱ account በዛ ውስጥ መርጠው መላክ ይችላሉ።
account ኡ እንዴት ልናገኝ እንችላለን?
account ኡን እኛ መልሰን ከቢሮ ደውለን እናሳውቆታለን።
እሺ ልጠብቅ ትደውልልኝና እ፣ ኮዱን በስልሳስታል ብለው ንገሩኝ አሁን ከያዙት።
አሁን አላልም ገና ነው
እሺ ስለዚህ ኮዱ ሳውት ሀምሳ አንድ ላይ ወይ